ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው ሰላም ነሽ እናት?
እግዚአብሔር ይመስገን።
እንትን ቅድም ብር እዛ ቀንሶ አካውንቴ ላይ አላስገባም ነበረ እሺ ጠይቄ እንትን ላይ ላክ ተብዬ ነበረ።
ልከዋል?
አድርጌ በቴሌግራም ልከውልናል?
አይመጣም እኮ እዛ ላይ ሲስተም ችግር ነው። እዛ ላይ ምንም አይመጣም። የተቀነሰ ይመጣል። ባንክ ትራንዛክሽን የሚለው ውስጥ ይክፈቱት።
ባንክ ትራንዛክሽን ነው።
አዎ እዛ ውስጥ ነው የሚያገኙት።
ሌላ option አለው እዛ ላይ ካላመጣ
logout login አድርገው ይሞክሩትና ሲመጣለት ይልኩልናል።
እሺ በቃ እሺ